Hello hello
አሁን
hello ድምጽ እኮ ቅድም ተቆራረጠ።
የቻለው ነበር
እሺ ንገረኝ order number።
order number ልንገርሽ እና እሺ
አስራ አራት አስራ ስምንት አስራ አራት ስምንት
አስር ደቂቃ ስጡን እናስገባላችኋለን።
ምን እንደዛ ያሉ ነው።
ምን አልከኝ?
አስር ደቂቃ ስጡን እናስገባላቸው አሁን cancel እንዳይሆንብን ብለን ነው እያሉ ነው።
okay አስር ደቂቃ ምን ሞክን በደንብ
ይታቆል
እሺ hello አባ ሰላም እንዴት ነህ?
በየተሳሰሩ ነው
ምን ሆነ መታልደር ነው
አስር ደቂቃ ታገሱን ነው?
አስር ደቂቃ ሰዓቱ ደርሷል።
እሺ ትሰጡታላችሁ?
በአስር ደቂቃ ይሰጣል።
በቃ አመሰግናለሁ። እሺ እሺ አባ